ገብረስላሴና የደረገ ሻይ የተቀነባበረ ክርክር በድጋሚ እንዲታይ አቤቱታ አቅርበው በጉዳዩ አስተያየት እንዲሰጡ አቶ ሙልዬ ወለላው ዓለሙ የተፈጸመ አለመሆኑን ደህና ዋልሽ?
አለሁ እግዚአብሔር ይመስገን።
ስብሰባ ላይ ነሽ?
አይ ንገሪኝ እ ንገሪኝ እንጂ ያው የካፌ ሞባይል ራሱ ካርድ ወደ ጠባብ- አንቺ መጥቷል መሰለኝ።
ካርድ?
ሞባይል ካርድ ጥያቄ
አ እስካሁን ድረስ ግዢ አልቀረበልኝም ይላል። ዛሬ አስራ ስድስት ነው።
እ እ ዛሬ አስራ ስድስት ነው።
እም፣ ሞባይል ካርድ ግዢ እስካሁን ድረስ አልቀረበልኝም አለ። ምሳዬ ምንድን ነው የማይገዛው ብዬ ስለው እስከ ዛሬ ድረስ አልቀረበልኝም፣ ሰው ሀብት ነው የሚያቀርበው አለኝ።
አዎ እየሰሩ ነው እናበቡ
አንቺ ጋር ከዞረ ይጨርሳሉ።
ግን ዛሬ እንጠይ- እናስገባለን።
አፍጥኑት።
እም፣ ከመጠየቁ በፊት አፍጥኑት።
እሺ